ሰላም ጤና ይስጥልኝ።
ጤና ይስጥልን። ዶን ኪቲዩብ ነው።
አዎ፣ መረጃ ፈልጌ ነበር ለወጌሻ ትምህርት።
እሺ፣ እሺ። ስሞትም አልበል
ረድኤት
ሄሎ፣ ረድኤት ረድኤት ረድኤት ማን
ረድኤት ቦ- ረድኤት ማን አሉኝ። የአባትህን ስም ረድኤት ቦጋለ ሄሎ፣ ረድኤት ረድኤት ማን አሉኝ?
ቦጋለ የአባትህ ረድኤት ቦጋለ ቦጋለ።
አዎ፣ እሺ፣ ከየት አካባቢ ነበር የደወሉልን?
ላፍቶ
ላፍቶ።
አዎ፣ ላፍቶ እሺ፣ ስልኮትን ይነግሩኛል?
እሺ፣ ዜሮ ዘጠኝ
እሺ፣ በአካል ነው ኦንላይን ለመማር ያሰቡት?
አባ ካለውና ያለውን information እንድትነግሪኝ ነበረ።
እሺ፣ ችግር የለም። ኮርሱ የሶስት ወር ኮርስ ነው።
Okay፣ እሺ።
በሰ- ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን ሲኤምሲ ሚካኤል በሚገኘው Economics Association ህንጻ ከአስራ አንድ ሰዓት እስከ አንድ ሰዓት ተኩል ይሆናል ክላሳችን።
Okay፣ ከአስራ አምስት ቀን ደግሞ assignment የምንሰራበት ይሆናል። ቀሪውን አንድ ወር ደግሞ የመጨረሻ final ቪዲዮ ሰርተን የምንመረቅ ይሆናል።
Okay፣ እሺ። ክፍያው እንዴት ለ- ነው? ሄሎ፣ ሄሎ ወይ በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
ሀያ በ credit hour ሰባት መቶ ሀምሳ ብር።
አዎ፣ አዎ፣ ሰባት መቶ ሀምሳ ብር አስራ አምስት እሺ።
ሺህ ማለት ነው።
እሺ። አከፋፈሉ እንዴት ነው?
ክፍያው አንዴ ነው። ለሶስት ወር ግን ሌላ ተጨማሪ ክፍያ የለውም።
Okay እሺ እሺ thank ምን አሁን መመዝገብ ይቻላል ማለት መጥተን ነው ወይስ
ችግር የለም። በአካል አሁን እየመዘገብን ነው። ክፍያ ከከፈሉ በኋላ በሰባ አምስት ቤቱ ስልካችን screenshot አድርገው ቴሌግራም ላይ ይልኩልናል። እዛ ላይ ስሞትና ስልኮትን አድርገው ይልኩልናል።
እሺ እሺ thank አመሰግናለሁ እመጣለሁ እ፣ እባክህ ልመዝግቦት እመጣለሁ እባክህ
ባ- በአካል ከመጡ ደግሞ እሺ፣ አዎ ቦሌ ደንበል በሚገኘው ህንጻ አዎ እንገኛለን።
እሺ እሺ አመሰግናለሁ
እሺ፣ እናመሰግናለን። መልካም ቀን።
እሺ thank መልካም